ጠናስል እንዴት ስትሪማከር hello ሰላም ነው?
ሰላም እንዴት ነው?
እ፣ እንትን እ፣ ትኬት ለመቁረጥ ነበር እሺ ለመቼ ነው? ከየት ወዴት?
ለነገ
ከየት ወዴት?
እ፣ ከአዲስ አበባ ኮምቦልቻ
ለስንት ሰው ነው?
ለሁለት ሰው
ሁለት አዋቂ ነው?
እ ሁለት አዋቂ አ አ እሺ። መመለሻ ያስፈልጋል ወይስ መሄጃ ብቻ ነው?
አይ መሄጃ ብቻ
እሺ ለነገ ሙሉ ነው። ከአዲስ ወደ ደሴ ሮብ ነው ያለው።
እሺ ከነገ ወዲያ ሮብስ ሮብ 3201 ብር ነው ዋጋው የ 8 ሶስት ሺህ ሁለት መቶ አንድ ብር 3201 ብር ለአንድ ሰው
እሺ
ያን እ፣ የስምንት ሰዓት ከአርባ እና የዘጠኝ ሰዓት ከአርባ አለ። የቱ ሊሆንላችሁ?
የስንት ሰዓት እና የስንት ሰዓት ስምንት ከአርባ እና ዘጠኝ ከአርባ ስምንት ከአርባ እና ዘጠኝ ከአርባ የትኛው ቆይ እሺ በቃ እደውላለሁ መልሰን እሺ እሺ ይችላል።